We turn off the gas one day. Hello Hello ሰላም ጤና ይስጥልኝ። እንዴት ዋልክ?
አብሮ ይስጥልን አሉ።
አለሁ እግዚአብሔር ይመስገን። የተመስገን ስልክ ነው አይደለም?
አ ከስቴም ነበር ምደውልህ። ስቴም ፎር ኪድስ አስታወስከው?
ኦኬ ዘ ሳይት ጋልት አዎ ከዚህ በፊት አውርተን ነበረ። በአካል እመጣለሁ ብለህን ጠፋ።
ሄሎ ሄሎ ይሰማል?
ሳይርት ጋልሽን አዎ በአካል እመጣለሁ ብለህ ጠፋ። እየጠበቀ አ ቅዳሜ አልቻልንም። ሌላ አንድ አጋጣሚ ገጠመኝና ዳ- ነገ እንመጣለን።
ነገ እንጠብቅ። ነገ ስንት አ ሰዓት ላይ?
ነገ እመጣለሁ። ወደ ትምህርት ቤት ልሄድ ስል እመጣለሁ በእናንተ ጋር።
እሺ የሚማሩትም እዛው እናንተ ጀርባ ነው፣ ቅርብ ናቸው።
እሺ። ዳይመንድ ነው እ ዳይመንድ
ምናልሽኝ ዳይመንድ ነው አልከኝ።
እናንተ ጋር ስለሆኑ ልጆቹም ቅርብ እነሱ ትምህርት ቤት ላወጣ ስመጣ እመጣለሁ እናንተ ጋር እሺ እሺ እንጠብቅሃለን።
ከዘጠኝ ሰዓት ቀደም ብዬ እመጣለሁ።
እሺ